ጤና ስላችሁ?
ጤና ጤና ይስጥልኝ።
አለን እግዚአብሔር ይመስገን።
ሰላም ነው።
እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። እንትን አስመዝግበን ነበር እስካሁን ጠብቁ ብለሽን አለ የመጣ ነገር የለም።
ምን ነበር የተመዘገቡት? ቅርታ
የእንትን የእርዳታ እንትን
ስንት ጊዜ ነው ከተመዘገቡ?
ወደ ዘጠኝ ወር ምናምን ይሆነዋል።
ዘጠኝ ወር።
አዎ።
እሺ ስሞትን ሊያ
አቤት ስሞትን ማልበት ስም ፍቅርታ ፍቅር ተማ መስፍን
ስልክ ላይ ዜሮ ዘጠኝ
ዜሮ ዘጠኝ ሰማንያ ስድስት ሰማንያ ስድስት አርባ አንድ አርባ አንድ
ሰባ ሃምሳ ሰባት ሀምሳ ሰባት
ሰላሳ ሁለት እሺ
እሺ እሺ እናመሰግናለን።
እሺ